hello ጤና ይስጥልን hello ጤና ይስጥልን ጤና
hello hello ጤና ይስጥልን hello ጤና ይስጥልን። ሰላም ነው?
ሰላም አፍሪወርክ ነበር የደወሉት
አዎ ደውለናል። የሆነ ማስታወቂያችሁን አርባ ምንጭ አይት- announce ስታደርጉ ያደርጓችሁ ነበር።
እሺ ስራ ፈላጊ ነው
አዎ ስራ ፈላጊ ነኝ።
የትምህርት ደረጃዎች ምን ያህል
የትምህርት ደረጃ በ management work management ዲግሪ አለኝ።
so እንደዛ ከሆነ እኛ የምናገናኘው የቴሌግራም ቻናል አለን አፍሪወርክ ወይም ፍሪላንስ ኢትዮጵያ የሚባል
እህ እዛ ላይ ከሁለት መቶ ሺህ በላይ member ያሉት የቴሌግራም ቻናል አለን
እህ so እዛ ላይ ነው በቀን ከሰማንያ በላይ ስራዎች daily ይለቀቃሉ እየቀኑ ማለት ነው ሶ እዛ ላይ ኦኬ።
ከእርሶ ጋር relate ሊሆን ስራ መርጠው apply ማድረግ ይችላሉ ማለት ነው
okay። ስለዚህ የእናንተን ይሄኛውን ስልክ ቁጥር save ሲያደርግ ነው የሚመጣው?
ቴ- ቴሌግራም በዚህ ስልክ ቁጥሮት ነው የሚጠቀሙት
አዎ ስልክ የሚጠቀሙ ከሆነ ቴሌግራም ላይ እ፣ ልክሎታለሁ አሁን ቴሌግራም link ኡን ልክሎታለሁ የ channel ኡ link ማለት ነው
እሺ so እዛ ላይ ገብተው ያለው ስራዎች ከእርሶ ጋር relate የሚያደርጉ ስራዎች ሲኖሩ እዛ ላይ apply ማድረግ ይችላሉ ማለት ነው ደነቀ ኃይለማርያም ነው የሚለው
ትክክል ነው።
so አሁን ልኬልዎታለሁ so የመጀመሪያዎችን የመ- አንድ የመጀመሪያ ስራ apply ከማድረግዎት በፊት means ሚሞላዎት ፎርም አለ CV ዎትን Mhm.
ስለ አጠቃላይ ስለ እርሶ contact information ያስሞላዎታል so ከዛ በኋላ ያለውን ደ- so እሱ store ይደረጋል አንድ የ contact information ኑ CV ዎት so ከዛ በኋላ ያለውን ስራ ደግሞ directly apply ማድረግ ይችላሉ ማለት ነው ጥሩ ጥሩ ጥሩ።
anything የሚያጋጥመው ሰው የሚያስቸግረዎት ነገር ካለ ይደውሉልን
እሺ እሺ እሺ፣ እሺ መልካም ቀን ይሁንልዎት